ቀንማ ቀን ሙሉ ነው።
ኧረ ዝም ብሎ ሰልፍ ይኖረዋል።
ሄሎ፣ ሄሎ ጤና ይስጥልኝ።
እግዚአብሔር ይመስገን። ሳይንስ ይገቡል።
እሺ፣ ምን- ካሽ ሬጅስተር፣
እ?
ካሽ ሬጅስተር
ካሽ ሪጅስተር። እሺ፣ እ ማሽኑ ሎት ነበር እና የተዘጋጀ ነው ወይስ እንደ ነው?
ምን ተደወልሽ ነበር?
አ ከዚህ በፊት ቆይቷል። እንትን ውክልና መለሰው አምጡ ተብለው ሲጠብቁ ነበር።
እ?
አዎ ቆይቷል። ግን እኔ ብልሽት ነው።
እንዴ ነው ወና አለው እ?
ተቋራጭ